ሰላም ጤና ይስጥልን።
order አድርጌ ነበር፣ order ኡ አልመጣም።
በዚህ ቁጥር አዎ፣ በዚህ ቁጥር
ወንድም አገኝ።
አዎ፣
OK። በሀያ ትላንት order ትላንት ሳይሆን ቆየ፣ በአስራ ዘጠኝ ነው አይደል?
አይ ያኛው በአስራ ዘጠኙ ደርሶኛል።
ኦኬ። እና ዛሬ ነው እኮ ኦርደር ያደረጉት በሀያ ሁለት
ኦርደሩ ሀያ ሁለት ነው የሚለው።
አዎ ሀያ ሁለት ነው እዚህ ጋር የሚለው። አጠቃላይ አምስት ኪሎ ድንች አዘው ነበረ።
ኦኬ፣ በዛሬ ነው የተያዘው። አይ አዎ።
ትናንት ቤቱን ሳይሆን የስልሽ ላይ ቴቤን ይዋል ይላል።
እዚህ ጋር ሀያ ሁለት ነው የሚለው። ነገሩ እና- ዛሬ አይወጡ ነገ ነው መቼ ይመጣሉ።
ነገ እሑድ ይሰራል።
አ- አዎ ይመጣሉታል።
ነገ ይመጣል።
አሁን ይመጣሉታል።
ኦኬ፣ እሺ። እ፣ ትናንትና ደግሞ ቻሌንጆቼ ዊነር አድርጌ ነበረ በዚህ ስልክ ቁጥር እሺ አሳው-
እ?
አሳውቀዋል ወይንስ እንዴት
አሸናፊ የሆነው ነው ወይንስ አዎ፣ ምንድን ነው አሸናፊ ሆነ እኮ በዚህ ስልክ ደውለው አሳውቀዋል።
እኮ አላሳበኩም። ያ እና አዳዋሪ ላሳብቅ ነው አሸን ኮንግራሌሽን ብሎኛል፣ ግን አላሳበኩም። አልደወልኩም።
የምን አሸናፊ ነው የሆኑት?
የሀምበር የምትባል እጅ በጣም ማጭሻ የምትመስለዋል